ስለን በፊት ቤት መኪና የሚለጋ
እንትን ፋይናንሶች እንድታገናኝ ነበረ።
ፋይናንስ እኮ ይሄ ስልክ አይደለም የሚጠቀሙት።
አይሰራም እኮ አለኝ። ዜሮ- ዜሮ አንድ አንድ ስንት ነበረ?
ዜሮ አንድ አንድ አምስት ሀምሳ ስምንት ዘጠና ዘጠኝ ስልሳ አንድ
እ? አይ እምቢ ስላለኝ ነው።
አዎ፣ ግን በዚህ ፋይናንሶችን አታገኛቸውም። ይሄ የሰፖርት ስልክ ነው። እሺ እሺ። በዚህ ነው።